እንዴት ነው?
hello አማን ናችሁ?
አለን እግዚአብሔር ይመስገን።
ዶንኪ ቲዩብ ነው።
አዎ ዶንኪ ቲዩብ ነው።
የድንቅ ልጆች ላይ መጠቆም ነው።
እሺ ይቻላል። እድሜው ስንት ነው?
ሶስት አራት ስልኮት ይቆራረጣል።
አራት ይቅርታ።
እርግጠኛ ናት?
አዎ።
እሺ
ሄሎ ይሰማኛል። ስልክ ግን ይቆራረጣል። አንተ አሁንስ?
hello አሁን ይሰማል።
እሺ
ምንህ ነው እ
የምንጠቁመው ልጅ ለአንተ ምንህ ነው?
የጓደኛዬ ልጅ ናት።
እሺ ስሟን ንገረኝ።
ጥበቡ ጥበቡ
እሺ ስልክ በያዝ ዜሮ ዘጠኝ የቤተሰቦቿ ስልክ የቤተሰቦቿ ስልክ ቁጥር ሀያ
ዜሮ ዘጠኝ ሀያ ሰባ ስድስት
ሰባ ስድስት አርባ ሁለት ዜሮ ሶስት
ዜሮ ዘጠኝ ሀያ ሰባ ስድስት አርባ ሁለት ዜሮ ሶስት አርባ ሁለት ዜሮ የእናቷ ነው።
ሶስት ችግር የለውም። እሺ አድራሻቸው የት ነው?
እ ምዕራብ ጎጃም ፍኖተ ሰላም።
ጎጃ ማለት
አዎ ምዕራብ ጎጃም አማራ ክልል እሺ
ፍኖተ ሰላም የእርስዎን ስም አልበል።
ሀብታሙን በእውቀት
ስልክ ቁጥር ለያዝ አስር ዜሮ ዘጠኝ አስር
አርባ ዘጠኝ
አርባ አርባ ሀምሳ ዘጠኝ ዘጠኝ አርባ ዘጠኝ ሀምሳ ዘጠኝ ሰማንያ ስምንት
እሺ እናመሰግናለን። መልካም ቀን።